ሰላም ጤና ይስጥልኝ Best Bet
ሰላም እግዚአብሔር ይመስገን እንዴት ነህ?
አለን አለን። እንትን ቻፓ የቻፓን ቁጥር ስንት ነበር?
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት
እሺ አመሰግናለሁ።
እሺ አባቴ hello hello ወይ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ነው ያልከው አይደለም?
አይ ሰባ ሁለት ሰባ ሁለት ነው ያልኩት።
አይደለም ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት አርባ ሰባ ሁለት ሰባ ሁለት አዎ
እሺማ እሺ አባቴ ስለደወልክ እናመሰግናለን። መልካም ምሽት።
አሜን እሺ።